ሄሎ ሄሎ ጤና ይስጥልኝ አቶ አስመላሽ አቤት ሰላም ይስጥ ከ WePlus Solution transportation አገልግሎት ነው የምደውልልዎት።
ከየት ከ We Plus transportation አገልግሎት ነው የምደውልልዎት።
B Plus We We We Plus
ያው አላወኩትም።
እሺ ልንገሮት። አሁን ላይ ድርጅታችን እንዳልኩት የ transportation አገልግሎት ነው የሚሰጠው። አሁን ላይ ለሚመዘገቡና ከኛ ጋር ለሚሰሩ ሀያ ሺህ አሽከርካሪዎች ለየት ያለ ጥቅም ይዞላችሁ መጥቷል። ምንድን ነው? ከኛ ጋር መስራት ሲጀምሩ አስር percent ኮሚሽን ነው የምንቆርጠው። ከምንቆርጠው አስር percent ኮሚሽን ላይ ለአሽከርካሪዎቻችን አራት percent ኡን ለኢንቨስትመንትና ለቁጠባ መልሰን እንቆጥብላቸዋለን። ድርጅታችን ያንን ያደረገበት ዋነኛው ምክንያት አሽከርካሪዎች አሁን ላይ በሚሰሩት ስራ ብዙም ዋስትናና ጥቅም የላቸውም ብሎ ያስባል። ጡረታም ሆነ የሕክምና ምንም አይነት ጥቅማ ጥቅም ስለሌላቸው ከ- ከኛ ከምናገኘው ላይ አራት percent ኡን ቆጠበንላቸው በራሳቸው invest እንዲያደርጉ እንዲሁም በማንኛውም ሰዓት ያችን አራት percent አውጥተው ማውጣት ከፈለጉ አውጥተው እንዲጠቀሙ በማሰብ አገልግሎቱን ለመስጠት ነው እየሰራ ነው ያለ ነው።
እም።
hello በማ- ስልካችንን በምን አገኛችሁ?
ስልኩን ያገኘ ነው ከዚህ በፊት የአሽከርካሪዎችን survey በ marketer ኦቻችን እየሰራን ነበረ። እየዞሩ እ- እ።
ሲመዘገቡ ነው marketer ኦቻችን ከወራት በፊት እየዞሩ እየመዘገቡ ነበረ አሽከርካሪዎችን አ፣ ከሱ ላይ ነው ያገኘ ነው።
አይ እኔ በ- በዚህ እንትን አልተመዘገብኩም።
እሺ One Ride ነው
አይ አይደለም፣ እኛ We Plus ኦች እ።
ነን። ዊ ፕላስ እ?
We Plus ነን።
ግን አልተመዘገብኩም። እሺ ለማንኛውም እሺ ሀሳቡ ከተመቾትና ከኛ ጋር መስራት ከፈለጉ ከ Play Store ወይ ከ App Store ላይ WePlus Solution Provider የሚለውን application በማውረድ መመዝገብና የእድሉ ተጠቃሚ መሆን ይችላሉ። አሁን ላይ ምንም አይነት ክፍያ አንቀበልም፣ በነፃ ነው ከኛ ጋር ለመስራት እያመዘገብን ያለ ነው።
እሺ
ይይዙታል ስሙን? ይቅርታ ዊፕላስ